ሰላም ጤና ይስጥልኝ ቺፕቺፕ hello hello WiFi ተበላሸቦት። እሺ አንዴ ዳርጉ። hello hello፣ አቤት።
ሰላም ነው።
እግዚአብሔር ይመስገን።
ቺፕቺፕ እንትን አዘን ነበረ።
ምን ነበር?
እ ድንች፣ ካ- ካሮት፣ ቲማቲም እና ሽንኩርት አዘን ነበረ እሺ እና ከ- ከትላንት በስቲያ ነበር ያዘዝነው።
እህ ትላንትም አልመጣም፣ ዛሬም አልመ- አልመጣም አልመጣም ምናምን አለን።
ትላንትና- ነገ ተነገ ወዲያ ደግሞ አይመቸንም ሁለት ቀን እና ትናንትና እንዴት ነው ደውሎ ነበር ማለት ነው?
driver ኡ።
ትላንት ደውሎ ነበረ። ነገ አለኝ ዛሬ ዛሬ እየጠበቅኩ ነበረ። ዛሬም ደግሞ እ፣ ያንቺ እንትን አላለኝም እኔ የካባዱ ነው የምሄደው ምናምን አለ።
የት ነበር location ኦት?
ወሎ ሰፈር
እስቲ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሰላሳ ሰባት
ሰላሳ ሰባት ሀምሳ ስድስት እሺ አንዴ ይጠብቁኝ ደንበኛችን ዜሮ ዘጠኝ ሰላሳ ሰባት ጽዮን ሀምሳ ነው?
ስድስት ጽዮን?
ሰማንያ ስድስት አ አ ጽዮን
okay። ዛሬ ደውሎ ነው አልመጣም ምናምን ያሉት።
አዎ አዎ ዛሬ ደውሎ አይመቸኝም አለ ማለት ነው። እኔ ደግሞ ነገ shift ኤ አይመችም፣ ከነገ ወዲያ አይመችም። ያው ስልኩን- ከእንትን ስልኩን የማይመች ያስታውሱታል?
ከሆነ አዎ የደወለትን ስልኩን driver ሀያ የልጁን- ዘጠኝ ሀያ ዘጠኝ ነው።
እም፣ ቆይ እዚሁ ላይ እሺ
በጣም ቅርታ ደንበኛችን አስራ አንድ አስራ ዘጠኝ መጨረሻው
መጨረሻው ሰማንያ ሰባት ሰባ ሰባት አስራ አንድ አስራ ዘጠኝ ይቅ- ይቅ- ይቅርታ ይንገሩኝ አንዴ። ዜሮ ዘጠኝ እም፣ ሰማንያ ሰባት ሰባ እሺ።
ሰባት እሺ
አስራ አንድ አስራ እሺ።
ዘጠኝ
እሺ አንዴ ይቅርታ። እሺ check አድርጌ ልደውልልዎት። ሁለት ደቂቃ ብቻ። እሺ እሺ ይቻላል። እሺ ይቀርታል።